እንዳሰተው ልቤ ለፍቅር እጅ እንዳሰተው ልቤን አደራ እጅ እንዳሰተው ልቤ ለፍቅር እጅ እንዳሰተው ልቤን አደራ ገና ለገና ዘለድህ ገና ለገና ናፍቀህ ገና ለገና ዘለድህ ገና ለገና ናፍቀህ እጅ እንዳሰተው ልቤ ለፍቅር እጅ እንዳሰተው ልቤን አደራ እጅ እንዳሰተው ልቤ ለፍቅር እጅ እንዳሰተው ልቤን አደራ ገና ለገና ሰውደኝ ገና ለገና ናፍቀኝ ገና ለገና ሰውደኝ ገና ለገና ናፍቀኝ በገና ውበት በድንገቱ በገናን አዋስቶ እንዳይጠፍ በገና ተው ልቤ ዘንድሮ በገና ይፍቅር ይለፍ በገና ከጨዋታው መረብ በገና ገብተው ከተያዙ በገና መውደድ ካጠመደ በገናና ያልቅም መዘዙ ዘራፍ የጀግና ጉልበት ዘራፍ ከወዳ አንጀት ዘራፍ ሲወስን ያምራል ዘራፍ ሲቆርጥ ሐሞቱ ዘራፍ የጀግና ጉልበት ዘራፍ ከወዳ አንጀቱ ዘራፍ ሲወስን ያምራል ዘራፍ ሲቆርጥ ሐሞቱ ተነስ ልቤ ዘራፍ በል ተነስ ልቤ ዘራፍ ተነስ ልቤ ዘራፍ በል ተነስ ልቤ ዘራፍ ተነስ ልቤ ዘራፍ በል ተነስ ልቤ ዘራፍ ተነስ ልቤ ዘራፍ በል ተነስ ልቤ ዘራፍ እጅ እንዳሰተው ልቤ ለፍቅር እጅ እንዳሰተው ልቤን አደራ እጅ እንዳሰተው ልቤ ለፍቅር እጅ እንዳሰተው ልቤን አደራ ገና ለገና ሰወድህ ገና ለገና ናፍቅህ ገና ለገና ሰወድህ ገና ለገና ናፍቅህ እጅ እንዳሰተው ልቤ ለፍቅር እጅ እንዳሰተው ልቤን አደራ እጅ እንዳሰተው ልቤ ለፍቅር እጅ እንዳሰተው ልቤን አደራ ገና ለገና ሰውደኝ ገና ለገና ናፍቅረኝ ገና ለገና ሰውደኝ ገና ለገና ናፍቅረኝ በገና ከሸጎቹ ጋራ በገና ደርሰ ስትፋቀር በገና ልቤ በመልከኛ በገና ተረተ እንዳትቀር በገና ይሸነፋል እንጂ በገና ሁሉም እጁን ሰጥቶ በገና ማን በድል ይወጣል በገና ፍቅር ሜዳ ገብቶ ዘራፍ የጀግና ጉልበት ዘራፍ ከወዳ አንጀቱ ዘራፍ ሲወስን ያምራል ዘራፍ ሲቆርጥ ሐሞቱ ዘራፍ የጀግና ጉልበት ዘራፍ ከወዳ አንጀቱ ዘራፍ ሲወስን ያምራል ዘራፍ ሲቆርጥ ሐሞቱ ተነስ ልቤ ዘራፍ በል ተነስ ልቤ ዘራፍ ተነስ ልቤ ዘራፍ በል ተነስ ልቤ ዘራፍ ተነስ ልቤ ዘራፍ በል ተነስ ልቤ ዘራፍ ተነስ ልቤ ዘራፍ በል ተነስ ልቤ ዘራፍ ተነስ ልቤ ዘራፍ በል ተነስ ልቤ ዘራፍ ተነስ ልቤ ዘራፍ በል ተነስ ልቤ ዘራፍ ተነስ ልቤ ዘራፍ በል